hello ጤና ይስጥልኝ እግዚአብሔር ይመስገን ምን ልታዘዝ ምን አሉኝ ድምፆት ይርቃል ይቅርታ ሄሎ ምን ልታዘዝ ምን ልርዳው ምን አሉኝ ዘጠኝ ሰማንያ አምስት ገብቶሎት ነው message እሺ ቴሌቪዥን game ነው hello game ነው ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣልዎታል hello ስለዚህ ሰባት ቁጥር ተጭነው አማርኛ ያርጉ፣ ሶስት ቁጥር ለመጫወት የሚለውን ይምረጡ። እሺ